አስታውሰኝ። አስቴት ጠራምጥ ማለት ስምንትና ዘጠና አምስት
ድገምልኝ order number ኡን ዘጠና አምስት
ዘጠና አምስት ሰማንያ ስምንት
እሺ ሁለተኛውስ ዘጠና ስድስት ዜሮ አንድ
ዘጠና ስድስት ዜሮ አንድ እሺ አዴዚ መስመር ላይ ጠብቀኝ ዜሮ አንዱ ይውጣልኝ
ጠብቀኝ መስመር ላይ እሺ እሺ ሾፕ ካንስል ላይ የጻፍኩት ነገር ለሞ
አዎ
እሺ ከአእምሮኝ አያት እና ደግሞ ከአእምሮኝ ድጋሚ ሎሚ አዴት
ያው
ሄላ ለሙ ሁለቱንም ስራው ሁለቱንም ስራው
አያት እኮ ነው አንዱ አያት እኮ ነው የሚያልቀው ተቃራኒ እኮ ነው እንዴት አይረዱም?
ሎሚያድ ካላወቅከው እንዴት ተቃራኒ መሰለ? ሎሚያድ የት ነው?
ወደ ሲቪል ሰርቪስ ወደ ላይ ነው መሰለኛ እንደዛ ከስተምሮ የጠቆመኝ
ወዴት
ወደ ጭራሽ ሲቪል ከስተመር ጋርም ደውለሃል? አ?
ከስተመር ጋር ደውል እሺ፣ እ- እንደዛ ነው
እኮ ሎሚያድ ወዴት ነው? ሲቪል ሰርቪስ
እንደዛ
እሺ አይወጣም ተብለሃል። ደቂቃው ስለሄደ ለሙ ስራው እሺ ሁለቱ ነው።
ስደውል ነበር እኮ እንዴት ሁለቱን ምች እየሰራሉ ተቃራኒ ወርደር ሲጀምር ይወጣላል
አይወጣም ብለዋል። ቻው ለሙ